Hello?
Summer?
Very, really. Some
ማስቀማ ማለት በጣም ቆይቶ ነው የሚደርሰኝ በእውነት ይሰማል።
እንደ በደንብ እኮ ነው የሚሰማው።
ስልኩ አንተ ጋር ሲሆን መሰለኝ የሚሰማው። አይ ይሰማል።
ማርያም በደንብ ነው የሚሰማው።
እሺ ዮናስ ይሰማል፣ ይሰማል። አሁን
hello ይሰማል?
አዎ፣ ቶሎ ነው ያ ሁሉ ቆይተሽ ምናምን እያልሽ ምትመጪ